ሉሲ hello
hello አቤት hi ዳግም እንዴት ነህ?
ሰላም እግዚአብሔር ይመስገን።
አለን አለን እግዚአብሔር ይመስገን። ቃላብ ከዶክነህ real estate እሺ እንዴት ነህ? ሰላም ነኝ።
አለሁልህ ዳግም እንዴት ነህ አንተ? ሁሉ ሰላም ሁሉም ሰላም ነው። እናንተ ጋር አለን እግዚአብሔር ይመስገን። ደህና ነህ?
አለን። እሺ
እሺ so what do you think ብዬ ከሆነ ምን አሰባችሁ? አሁን ባለ አንድ መኝታ ቤቶቹ ላይ reserve ለምን አላደረግላችሁም?
እስቲ ሄቨን ሰዎችን እያወራች እ? እ?
የተወሰነ ሰ- ሄቨን የተወሰነ ሰዎችም እያወራች ነበር እና okay አንድ እናሳውቃቸዋለን። እ፣ ረጋ okay፣ ብለን በዛ ቁጥርም ስማችን።
አላወራንበትም። አዎ፣ ኦ እነግራቸዋለሁ።
really ለፖስታይትም ገብታታል።
perfect።
ታውቃለሁ።
እሺ thank